ሄሎ
ሄሎ ሄሎ
ጤና ይስጥልኝ ሰላም ጤና ኢትዮ ቺክን ኢትዮ ቺክን አዎ
ለማዘዝ አስበን ነበረ። በስንት ቀን ነው ሊደርስልን የሚችለው?
ስምህን ንገረኝ እስቲ
አበሩ እባላለሁ።
ነበሩ ለመጀመሪያ ጊዜ ለማዘዝ ነው ወይስ ነባር ደንበኛ ነህ
አይ ለመጀመሪያ ጊዜ ነው።
ለመጀመሪያ ጊዜ ነው አዎ።
አበሩ አበሩ ማን ነው ስምህ እውነቴ
አበሩ እውነቴ
እውነት ዜሮ ዘጠኝ ስልክ ቁጥር ንገረኝ እስቲ አስራ አራት ዜሮ ስድስት እህ ዘጠና ሰባት ሰባ አራት ዘጠና ሰባት ሰባ አራት እሺ ከየት ነበር የደወልክልኝ ዜሮ ዘጠኝ አስራ አራት ዜሮ ስድስት ዘጠና ሰባት ሰባ አራት
አዎ ዝ- ከየት ነበር የደወልክልኝ ደብረ ብርሃን ከአማራ ክልል ደብረ ብርሃን አዎ።
ዞኑን ንገረኝ እስቲ ደብረ ብርሃን ዞኑ ሰሜ- ሰሜን ሸዋ እህ ዞኑን ትግረኛለህ?
ሰሜን ሸዋ አዎ ወረዳን ወዳውን ዞን ሳይሆን ደብረ ብርሃን አስተዳደር ደብረ ብርሃን ከተማ ደብረ ብርሃን ከተማ ነው።
አዎ።
እሺ። ደብረ ብርሃን እሺ።
አዎ።
እዚህ አካባቢ ዶክተር ቴዎስ የሚባል እ፣ የእኛ ተወካይ አለ።
እሺ የእሱ ስልክ ቁጥር
እሺ ላሌ በቃ ወይም ይመቻል ለመያዝ ይላል።
ሄሎ እሺ
ሄሎ
ታዲያ ሆስፒታል ነው ይሰማል?
ይሰማኛል ይሰማኛል እሺ እ፣ ዜሮ ዘጠኝ አስራ ሶስት እ፣
ሀያ
አስራ ሶስት ሀያ ስልሳ አምስት ሀምሳ ሁለት አምስት አምሳ አዎ።
እሱ ጋር ነው contact ማድረገው ዶክተር ታዲስ ይባላል። እሱ ደውለህ ሙሉ መረጃ ከሱ ታገኛለህ። መቼ ሊደርሱልህ እንደሚችሉ እ፣ ሁሉንም ከሱ ታገኛለህ።
ጥሩ መልካም ጊዜ። እሺ።